ሄሎ
ሄሎ ናቲ፣ ወይ እንዴት ነው?
አለው አለው። እንዴት ነሽ?
አለን። የሰርካዲስን ኦርደር አልያዝክላትም እንደ አንተ?
አለስኩም። አዎ ማን ነው የያዘው? ማለት አንተ እንዳወጣኸው እኔ እንጃ። ሎኬሽን እኔ ጋ እኔ ጋ ገብቶ ሎኬሽን ስህተት ነበረ ገርጅቶ ተውት ነች እኮ
እኮ ገርጅቶ ወተት ነች። ወደዛ የሚሄደው አሚር ነበረ። አሚር ነው የሚሄደው ወደዛ።
እሺ፣ ግን የት ነው ማን ነው የያዘው? የእሷን ኦርደር የወጣ አይመስለኝም። ሶልን አልወጣም?
ወጣችን። አዎ የወጣ አይመስለኝም።
ጠይቀዋለሁኝ። እሺ፣ ቆይ ልደውልላት። እሺ፣ ሶ- ሶልን ጠይቀው ለምን እኔ ጋ ነበር የገባው የፕሮግራም ብዛትና በእንትን ሆኖ ሎኬሽንም ስህተት ስለነበረ ግር እሺ፣ አስወጣላት ብሎ ጠይቂው እስኪ በቃ እሺ፣ ልደውልላት። እሺ እሺ።